አቤት hello፣ አቤት ጤና ይስጥልኝ። ሰላም ነው?
አብሮ ይስጥልን
ሜላት ነኝ ከዶክና real estate ነበር ምደውለው።
ሌላት ምን ሜላት ከዶክና real estate ነበር ምደውለው።
ዶክናሪ
real estate ዶክናሪ real estate የት ነው?
መገናኛ
መገናኛ ምን ጋር
እ፣ ከዛስ ነው እ፣ ትላንትና ቢሮ አካባቢ ያገኘሽን ልጅ ነች?
አ
እሺ
እና ደውይልኝ ብለህ ነበር አይደል?
በቃ ቴሌግራም ላላችሁ ያለውን detail በቃ እሺ፣ እልክልሃለሁ።